ሄሎ ወይ ሀሴክለኝ ሀሴት እንዴት ነሽ? ሰላም ነው።
አለሁልህ። እግዚአብሔር ይመስገን።
ተቃራኒ ኦርደር ኦርደር ነው እና
አስናቀ ዘናኒ ዘነበ ነኝ።
እሺ ኦርደር ነንበቹ ጋር ስልሳ አንድ ሰማንያ ስልሳ ስልሳ አንድ አራት ስልሳ ሰማንያ
ስልሳ አንድ ሰማንያ እሺ አንደኛው ስልሳ አንድ ስልሳ አራት
ስልሳ ስልሳ
እ፣ ስልሳ አንድ ስልሳ አራት ብለሻል።
አብያ ስልሳ አንድ ስልሳ ሁለት እ፣ አስራ ዘጠኝ ስልሳ ሁለት ዘ- አስራ ዘጠኝ አውጪ እሱ ተቃራኒ ኦርደር ነኝ። ሁለቱን እንደምን እንጨራርሳለን።
እሺ አቤት ቆይ ጠብቀኝ። እሺ እዚሁ ጠብቀኝ ዘነበ፣ እ?
እዚሁ ጠብቀኝ። እሺ አንዴ
ስልሳ አንድ ስላለኝ እኮ ነው እሞክራለሁ። ምንም
ኮኔክሽን ከኮኔክሽን ጋር ስለሆነ ለዛ ነው ማይሰራው።
ምንም እኮ ግራ እየተጋባን እኮ ነው።
ትለምዱት አላችሁ። እስኪ ተከክለው እስኪ ስተለው
ትክክል ነው።
እስኪ ስተክ የቱ ነው? ስልሳ ሁለት አስገኙ ነው ቤት የሚወጣውን አስወጡ። እሺ አዎ አዎ፣ ይልኝ አስወጡ።
አውጥተሽ አዎ እሺ እሺ